ጤና ይስጥልን ቤት ቤት ቤትን የምረዳው ጤና ይስጥልኝ። እንትን ነበረ አካውንቴ አንድ የቀረኝ ፔንዲንግ የሚል ነበረ እና
ዊዝድሮ ነው?
ቼክ እንድትር አ
በዚህ ስልክ
ኖ ዜሮ ዘጠኝ አርባ አምስት እሺ
ስልሳ እሺ አስራ ስድስት ሰላሳ አምስት ትዕግስቱ ግርማይ አ ትዕግስቱ ግርማይ ዜሮ ዘጠኝ አርባ አምስት ስንት ብር ነው አልከኝ?
ሶስት መቶ የዛሬ
አንዴ
እሺ
የዛሬ ነው ያልከኝ?
አ የለም እንትን pending ስላሳየኝ ነው። አንዳንዴ አይታወቀኝም ሳስወጣ ምን ምን- አይ አልወጣም፣ የወጣ የለህም ዛሬ።
ኦ፣ ወይም ወይም transaction እንትን voucher ሊሆን ይችላል።
voucher ም ቢሆን ይመጣ ነበረ።
no ውይ ውይ ዜሮ ዘጠኝ አርባ አምስት ነው ያልኩሽ። ይቅርታ አዎ በዚሁ ስልክ ይሄ ስልክ አንዳንዴ ስለሚምታታብኝ ነው። በራሱ ስም ማለት ነው። እሺ
ሶስት መቶ ብር በ SantimPay ነው መሰለኝ ያወጣኸው።
አዎ
እሺ pending ብሎኝ እ፣ ገብቶልሃል።
እሺ አመሰግናለሁ።
check አድርገው። መልካም ምሽት።
እሺ ቻው።
ቻው።